Hello hello ዋሽንግተን ነው ምን ልርዳዎት።
አምቡላንስ ፈልጌ ነበረ ለ CT scan እናንተ ጋር ከየት ነው?
ዋ- ዘውዲቱ አዎ Memorial ዘውዲ ሆስፒታል።
ነበር አሁን አይደለ? ልልክላችሁ ነው።
እሺ ኦ- ኦክሲጂን ያስፈልገኛል።
እሺ ካ- ወደ አምቡላንስ ላስተላልፍና ከአምቡላንስ ክፍላችን ይደወልልዎታል። እዛው contact ያደርጋሉ።
እሺ please ታፈጥኝልኝ።
እሺ አሁን እያለ አሁን ጠብቁ።
እሺ